Hello ጤና ይስጥልኝ።
አብሮ ይስጥልን።
ከ We Plus Solution ነበር ነው የደወልኩት።
እሺ እ፣ ከዚህ በፊት ተመዝግቦ ነበረ፣ ልጆች መዝግቦት ነበረ እዚህ ድርጅት ውስጥ እንዲህ እንድትሳተፉ አይደል? እ፣ app ኡን አውርደውታል።
እ፣ ምን የተመዘገብነው ነበር? ቀለም ምናምን ያላችሁን?
በቀለምና በጂፕሰን ሰሪ አ።
እንድትመዘገቡ።
አ አ okay።
እሺ እንትኑን app ኡን ማውረድ ይችላሉ?
እ፣ አውርደውታል?
አላወረድኩትም።
እሺ link አሁን ልላክሎትና ያወርዱታል።
እ፣ application ኑ የለኝም። ለማንኛውም እስቲ እ፣ እንትን እኮ ካለ application ለማውረድ link
እስቲ እሞክራለሁኝ። እሺ ልላክሎት።
እሺ እሺ አመሰግናለሁ። መልካም ቀን።
እሺ